ሰላም
ሰላም እንዴት ነሽ?
አራተኛ ዙር የምዝገባ ፕሮግራም
አዎ አዎ ስለ ፕሮግራሙ አንዳንድ ነገሮችን ማወቅ እችላለሁ? ይቅርታ።
አዎ ይችላሉ። ማን ልበል መጀመሪያ? ስም ዳሩ ሰላም እባላለሁ።
ዳሩ ሰላም ዳሩ ሰላማ መለሰ
እሺ፣ ስልክ ቁጥር
ሰማንያ ሰባት ሀያ ሰባት ስልሳ ሁለት አርባ ሰባት
እሺ፣ ኦንላይን ላይ ነው መማር የፈለጉት ወይስ በአካል?
ምን ምን አልሽኝ?
ኦንላይን ላይ ነው መማር የሚፈልጉት ወይስ በአካል?
እ፣ በአካል የት ነው አድራሻው? በአካል ነው okay፣ አድራሻው የት ነው?
እ፣ ቡልቡላ
እሺ፣ ማስታወቂያ ምን ላይ ነው ያሉት?
ምን አልሽ?
ማስታወቂያው ምን ላይ ነው ያሉት?
እ፣ እንትን ላይ ሊንክ ቲዩብ ላይ YouTube ላይ
እሺ፣ እ፣ ኮርሱ የሚቆዩ የሰል- የሶስት ወር ኮርስ ነው።
ምን አልሽኝ?
የሶስት ወር ኮርስ ነው።
እሺ እ፣ በአካል ከሆነ በሳምንት ሶስት ቀን አያት ተስፉ ሲኒማ እ፣ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ነው የሚሰጠው።
የት የት የት ነው ያልሽኝ?
አያት ተስፉ ሲኒማ ትርሱ ሲኒማ።
ተስፉ ሲኒማ አያት ተስፉ።
ተስፉ ሲኒማ እሺ አስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል በሳምንት ሶስት ቀን እሺ
ኦንላይንም ከሆነ በሳምንት ሶስት ቀን ሊንክ ይላክልዎታል። በሀያ አራት ሰዓት ውስጥ መክፈት የሚችሉት
ኦኬ አንድ ሰዓት ደግሞ አይሚን አንድ ቀን ደግሞ ከኮሚዲ ሪሶርት ጋር እ፣ የጎግል ሚቲንግ ይኖሮታል ማለት ነው።
እሺ እና እ፣ ሌላ መረጃ ክፍያ ምናምን እ፣ እና ክሬዲት ክሬዲት ሀወሩ ሀያ ክሬዲት ሀወር ነው። አንዱ ክሬዲት ሀወር ሰባት መቶ ሀምሳ ብር ነው። ግን እስከ ነገ ከፍለው የሚያ- ማለት ገቢ የሚያደርጉ ከሆነ ሰላሳ አራት percent discount አለው።
እሺ እ፣ አስር ሺህ ብር ብቻ ነው።
ስንት ሺህ ብር?
አስር ሺህ ብር
አስር ሺህ ብር okay። እሺ ደው- እ፣ እንዴት ነው ልደውል መልሼ ወይስ?
አሁን እ፣ መመዝገብ ከወሰኑ እ፣ account ልክሎት እና ቴሌግራም በቴሌግራም ላይ ደረሰኝ ይልኩልናል።
okay አልወሰንኩም። እ፣ ዳውራ- እደውላለሁ መልሼ እሺ ቻው።